ሄሎ
ሄሎ ሶል ወይ ወይ እንትኑንም ሰ- እንትን ሞልተነዋል check አድርገው። እሺ
ሪ- እንትን complaint Complaint። አዎ
እሺ እሺ አለቀ አዎ አልቋል።
በቃ እሺ እሺ እሺ ሶል ቻው።
ሰላም ደህና